hello ሰላም ወይ አገኘኋት customer ዋ?
አዎ አገኘኋት እና extra mayonnaise ብዬ ነበር አለች።
okay። እና አንተ ምግብ ቤት ነው ያለኸው?
በቃ ተመለስኩ። ምን ላድርግ? ትንሽ ሄጄ ነበር።
okay። እሺ። አልተነገረህም ነበር አዛለች order ኡ ላይ extra አዎ ማይነስ?
ብዬ ነበረ አለች፣ ግን እኔ አልተነገረኝም ነበር። እሺ አይ፣ በቃ እሺ ብራን በቃ እሺ፣ ሰላም እሺ